ጤና ይስጥልኝ አብሮ ይስጥልኝ።
ሰላም ነው ሀሴት ነኝ አለው ሀሴት እንዴት ነሽ እ እንድሪስ እባላለሁ እሺ
እንትን application ኡን ያላወኩም ነበርና በ application ኡ ሞልቼ ደግሞ message ኡን ደግሞ delete አድርጌዋለሁ። በትንሽ ስልክ ላይ ነበር የሞላሁት።
ምንድን ነው ቴሌብር ሞልታ ነው deposit ከአ deposit በቴሌብር ሞልቼ አምስት መቶ ብር ነው የሞላሁት፣ ግን message ኡን አጥፍቼዋለሁ። message ኡ ቴሌብር ላይ ደግሞ ያወጣልኛል ብዬ ነበር፣ እምቢ አለኝ። አላወጣልኝ አለ።
እሺ አሁ አልኝ አልገባም ነው አዎ አልገባልኝም deposit ኡ።
ቴሌብር ላይ ሞልቶ ማለት ነው አምስት መቶ ብር አይሞላም ነበር አላወኩም ማኔ እኔ ስላላወ አይ ነው ገብቶኛል። አላወኩም ማለት ነው እንትን አለ text ኡን ጠፋበት screenshot አድርጎ እንኳን እንዳይልክ ምንም አማራጭ የለም
እ ምን ላድርግ?
text ኡ ቢኖር at least መ- መታየት አይችልም። እሺ በምን
እዛ እናንተ ላይ እ?
እሱ ላይ እንደገባና እንዳልገባ ማየት አይቻልም።
እኔ እንኳን አላውቅም። እስኪ ሚደርጋ ደውልላትና ያለውን ነገር ኤሪያ ሆን አድርጋ ይሞከሩበት። በእኔ በኩል ምንም መፍትሄ አልሰጠም።
እሺ